ሄሎ መሰረት
ሄሎ ሰላም ዋልሽ ጣለ እኔ እኮ መስቀል አደባባይ ስለሚሄድ እኮ ነው።
ሄላ
እንዴት ዋል?
እግዚአብሔር ይመስገን እንትን ነበረ ኦርደር ይዤ ነበር እና እሺ ከስር ላይ የሬስቶራንቱን አድራሻ አፍ ይላል የከስተመር አድራሻ ላይ ደግሞ ከካሳንቺስ ብራንች ነው ይላል
እኮ ሲወርድ በነገረኝ
አርባ ሰባት ሀምሳ አምስት
አርባ ሰባት ሀምሳ አምስት ወይ ማን ነው ስምሽ?
ቃላም ቃለ አብ ነው። አዎ ከካሳንቺስ branch ነው። እሺ ቃለ አብ ትሰራዋለህ?
delivery ይቀነሳል ወይስ እንዴት
እ፣ ስንት ነው እያሰበልክ ያለው አሁን?
እ እ ስንት ነው እያሰበልህ ያለው?
ሰባ አምስት ብር ሰባ አምስት ብር። እኔ እንጃ እሱን አሁን አላውቅም። ቃለ አብ
የሚቀነስ ከሆነ አልሰራውም እንዳለ ከሆነ ችግር የለውም ልልሽ ፈልጌ ነው። ምክንያቱም ወይ ያኛ ይኸው የ- ምን እያለኝ እንደሆነ ታውቃለህ?
እሺ
ቀንሱትም። እሺ ቃለ አብ
እ እ ይቀነሳል አይቀንሱትም። ስራው እያለ ነው ዲስፓቸርክ በቃ እሺ ትሰራዋለህ? አ?
የማይቀነስ ከሆነ አልሰራለሁ ችግር የለውም እኮ አይ አይቀነስም እያለ ነው።
በቃ እሺ እሺ እሺ እሺ እሰራዋለሁ ብሏል አቤልዬ።
እሺ